hello ጤና ይስጥልኝ እሺ
ወይም ምንድን ነው ፕሮግራሙ YouTube አይደል Donkey Tube
አዎ YouTube ነው።
አይ እያየን ነበር ምንድን ነው የምናሟላው
እ ላይቭ ላይ ይከታተሉ
እ ላይቭ ላይ ይከታተሉ እጹብ ድንቅ እጅ መጠቆም ይችላሉ ሽልማቱ ሰላሳ ሺህ ብር ነው እጹብ ድንቅ እጹብ ድንቅ ልጅ ጠቁሞ ህፃን ከቀረበ ሰላሳ ሺህ ብር ይሸለማሉ
እንደዛ ነው
አዎ እና live ላይም ሽልማት አለ ይከታተሉ live ኡ
እሺ እሺ መልካም
ድንቅ ልጅ ታዲያ